ሌላ order አለ ዘጠና ሶስት አርባ
ዘጠና ሶስት አርባ ሶስት
አርባ ሶስት ምን ሆነብህ?
customerዋ እኔ ሌላ order እየሰራ ቆይ ምናምን ወይም በ mobile banking ብዬ እምቢ እያለኝ ነው ምናምን እያለችኝ ነው።
ምን ምን ምን
mobile banking ብዬ እምቢ እያለኝ ነው ምናምን ወይ ሌላ order እየሰራ ቆይ
okay፣ እዛው ቆመህ ነው አሁን እዛ ቁሜ ነው ደርሼ
mobile banking እየሰራልኝ አይደለም ብላ ነው
ወይ ሌላ order እየሰራ ቆይ ምናምን ትለኛለች። እኔ ከይፉ ወይ ምን ሌላ order ሌላ order እስከዛ እየሰራ ቆይ
ም፣ እሺ ሀብታሙ እስኪ ላሳውቅልህና ከዚህ አውሯት።
እሺ ምን